በአዲስ ዓመት አዳዲስ የገቡ ፈርኒቸሮች ከቴሜጋስ እንኳን ለአዲስ ዓመት አደረሶ። ሁሌም በውበትና ዲዛይናቸው ዓመታትን እንዳማሩ የሚዘልቁ የቤትና የቢሮ ፈርኒቸሮች ከቴሜጋስ እጅግ ውብና ቅንጡ የጀርመን ካሳፓርዲ ነው። እንዲሁም ኮሪዞን brand ምርቶች በስፋት አስገብተናል። ቴሜጋስ ቤቶን የሚያስውቡ ቢሮውን የሚያደምቁ ፈርኒቸሮች በውበትና በአማራጭ አስመጥተናል። ቴሜጋስ ለ finishing ዕቃዎች ፍላጎቶ ሴራሚክ፣ porcelain፣ ግራናይት በተለያየ መጠን አይነትና የቀለም ምርጫ እኛ ጋር ያገኛሉ። ቴሜጋስ ለ construction ዕቃዎች ፍላጎቶም እኛን ቢጎበኙ በብዙ ይጠቀማሉ። ቴሜጋስ መገናኛ በቴሜጋስ ሕንፃ ሳር ቤት እንዲሁም በተለያየ ቦታ ባሉን ቅርንጫፎቻችን ይጎብኙን። ራዕያችን ገና ሰፊ ነው። ቴሜጋስ መልካም አዲስ ዓመት። ቴሜጋስ